ምግብ ቤት ሄሎ ሄሎ ጤና ይስጥልኝ ምግብ ቤት አውሮፕላን እንትን ቼክ ለማድረግ ፈልጌ ነበረ። ቦነስ እንዳለ ቦነስ እንዳለ ቼክ ፓስፖርት ይዘከዋል?
ይዤለው እንግዲህ እሺ ንገረኝ።
አስራ ሁለት አስራ ሁለት ሰባ ሰባት እ እ
አርባ ሰባት እሺ
ሀምሳ ዘጠኝ ሀምሳ ዘጠኝ
ሰባ ሶስት አርባ ሶስት እሺ ሁለት game ወጥቶብሃል። እሺ
ሁለት ወጥተዋል።
አዎ ሁለት game ወጥቶብሃል። አዎ
እሺ ሌላ ካለ ንገረኝ።
ይሄ ወጥቷል መሰለህ አለኝ፣ ግን ይሄ አይቻልም።
አዎ እሺ ከ- ከወጣ እሺ
አመሰግናለሁ።
እሺ እናመሰግናለን።